ያስልኝ አርፌ ረዲት ይወኩ ምንወዶ
ሰላም ነው። አሁን ከሪቆች ደውዬ ነበር። ቴሌግራም ላይ ኮፒ ሊንክ አድርግና የተላከልን ብለሽ ነበር። ከእንትን የተላከልኝ ልክ ያለው
ሽማን በሚባል ስም ላኩልን።
አክራ በዩኒሽ ሸዲን በሚለው ነው። አሪፍ ነው የተከፈለው።
ከስር ስልኮትና ስሞትን ያስቀምጡልን ደንበኛችን።
የቱ ላይ ቴሌግራሙ ላይ አዎ ደንበኛችን ለማግኘት እንዲቀለን
እኮ ስልክና ስም ነው የምንጽፍልሽ።
ደንበኛችን የቴሌብር ስሞትንና ስልኮትን። እሺ መልካም ምሽት።